ሄሎ ሰላም ጤና ይስጥልኝ።
ሰላም እናት እንዴት ነሽ?
እግዚአብሔር ይመስገን። Donkey Tube ነው የምትሰራው?
እ ማስታወቂያ አይቼ ነበረ Donkey Tube ላይ ስራ
የስራ ማስታወቂያ ነው።
እ
እሺ ማስታወቂያውን ያዩበት ቪዲዮ link አለ፣ description ላይ link አለ። በዛ link ገብተው apply ያርጉ።
ዩቲዩብ ላይ ባለው ላድርገው? ዩቲዩብ ላይ ነበር።
ዩቲዩብ ላይ አለ ቪዲዮ ያለበት ላይ description ለመመዝገብ እ፣ በዚህ link ይመዝገቡ የሚል ስላለ እዛ ላይ ገብተው ይመዝገቡ።
እ፣ ኮሜዲያን እሺ፣ የእንትኑ ስም ኮሜዲያን ማን ነው? Donkey Tube ኮሜዲያን እሸቱ በሚለው ነበር ዩቲዩብ ላይ የገባሁት እና Donkey Tube Donkey Tube ሁለት ነጥብ ስ- ስልሳ አራት ሚሊዮን view ያለው ነው እ፣ ተከታይ ያለው ነው።
አዎ ትናንት ነው የተለቀቀ ቪዲዮ ስለሆነ ቪዲዮ ይክፈቱትና ቪዲዮ ከመጨረሻው አይተው link አለ description ላይ በዛ link ይመዝገቡ።
እሺ፣ አመሰግናለሁ። እሺ፣ እናመሰግናለን።
እሺ።